ወይኔ እንዴት አደራችሁማ?
እግዚአብሔር ይመስገን ሰላም ነው።
አለን ከዚህ ጋር ፍሬ ህይወት ነበርኩኝ። ሰኞ እሺ ስለ ሾፕ ፍሬ ሾፕ አስተካክሉልን ብላ በሆናችሁ ይስተካከላል እንትኖች ጋር አስተላልፈናል። በሽ
ጅ- ጅጅጋ
እዚህ ጋር ማለት ነው ሾፕ ፍሬ
የማንን
ሾፕ ፍሬ ይህ ልጅ ስለቀንላችሁ ነበር ትምህርት ቤት ማለት ነው። ኮንግራጁዌሽን እና ቦነስ ካርድ እንዲያወጣ ትኬት እሺ ቴሌግራም ላይ ማን ነው የሚለው ስምሽ?
ፍሬ ህይወት አልኩሽ። ፍሬ ህይወት ፍሬዎት ፍሬዎት አዎ፣ አዎ።
ቼክ አልተደረገልሽም?
ምንም ነገር የተሰራልን ነገር የለም። ቀጥቁን በላችሁ እስካሁን ማይኮረም እስከ ዘጠኝ ሰዓት ጠበቅናችሁ። ምንም ምላሽ የለም። ነጋ ደግሞ እሺ ከጅጅጋ ነው አይደለ?
አዎ አሁን ላድርግ ከእንደገና ይንዲስ እሺ እሺ አዎ ላኪሽ እሺ እና ኮንግራጁዌሽን እና ቦነስ ትኬት እንዲወጣልን ነው።
ኮንግራቹሌሽን እና አ፣ ቦነስ ትኬት ዋን ተወጣጣን። አዎ እሺ አይወጣም ትኬት። እሺ እሺ እሺ ላኪው በቃ ዲቦራ እሺ ስለሽ ነው። ዲቦራ ነግሬያት ነበር።
ዲቦራ
አዎ ለዲቦራ ብላን ነግሬያት ነበር እኮ። አዎ
እሺ እሺ አሁን ላኪው እሺ ይታያል እሺ እሺ